ከሰው አቅም በላይ የሆነ ውድ ጥላ አስወጥቶ የደከመውንም ሊያበረታ ፍጹም ተጠግቶ አይኑን ከምድር ላይ ለሚያነሳ ለሚያይ ወደ ላይ ለከበረ ሕይወት ለከፍታ ክፍት ነው ሰማይ። አይኑን ከምድር ላይ ለሚያነሳ ለሚያይ ወደ ላይ ለከበረ ሕይወት ለከፍታ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ
ከድንኳን የወጣ ከሰፈር ያለፈ ዘመን ተሻጋሪ ትውልድን ያቀፈ የአብርሃም ቃል ኪዳን በዘሩ የታወቀ በመሃላ ጸንቶ በደንብ የጸደቀ
ከመንደር ከሰፈር ወጣለው ተመልከት ያለኝን አያለው ለአብርሃም ለይስሐቅ ማለው ያለ ውድ ያደርጋል አምናለው ከመንደር ከሰፈር ወጣለው ተመልከት ያለኝን አያለው ለአብርሃም ለይስሐቅ ማለው ያለ ውድ ያደርጋል አምናለው ኢየሱስ ለዘላለም ቃል የገባልኝ ቃል ኪዳን አለ በሕይወት ዘመኔ የሚከታተለኝ ቃል ኪዳን አለ በዘላለም ምረት የሚጠብቀኝ ቃል ኪዳን አለ ከኔ አልፎ ለትውልድ የሚተርፍልኝ ቃል ኪዳን አለ ቃል ኪዳኔ የማይሻር ቃል ኪዳኔ የማይረሳ ቃል ኪዳኔ የወደቀን ቃል ኪዳኔ የሚያነሳ ቃል ኪዳኔ ጨለማዬን ቃል ኪዳኔ እያበራ ቃል ኪዳኔ ወደ እረፍት ቃል ኪዳኔ የሚመራ ከሰው አቅም በላይ የሆነ ወሊ ጥላ አስወጥቶ የደከመውንም ሊያበረታ ፍጹም ተጠግቶ አይኑን ከምድር ላይ ለሚያነሳ ለሚያይ ወደ ላይ ለከበረ ሕይወት ለከፍታ ክፍት ነው ሰማይ አይኑን ከምድር ላይ ለሚያነሳ ለሚያይ ወደ ላይ ለከበረ ሕይወት ለከፍታ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ ክፍት ነው ሰማይ
የትውልድን ቀንበር መርገም የሚሰብር ነፃ የሚያወጣ የሚያኖር በክብር ሰማይ ሰማያትን አቋርጦ የመጣ በቃል ኪዳኑ አለን ዛሬም በከፍታ
ከሰማይ እጅግ የጠለቀ ከዋክብት ይበልጥ የደመቀ ለትውልድ ለልጅ ልጅ በሙሉ በቂ ነው የቃል ኪዳን ቃሉ ከሰማይ እጅግ የጠለቀ ከዋክብት ይበልጥ የደመቀ ለትውልድ ለልጅ ልጅ በሙሉ በቂ ነው የቃል ኪዳን ቃሉ ቃል ኪዳን አለ ቃል ኪዳን አለ ቃል ኪዳን አለ ቃል ኪዳን አለ ከሰማይ ሰማያት ፈልጉ ያገኘኝ ቃል ኪዳን አለ የተስፋ ቃል ወራሽ ልጅ ያደረገኝ ቃል ኪዳን አለ እስከ ዛሬ ድረስ ከፍ አድርጎ ያኖረኝ ቃል ኪዳን አለ ነገም ለዘላለም በድልም ያኖረኝ ቃል ኪዳን አለ ቃል ኪዳኔ በኢየሱስ ደም ቃል ኪዳኔ የታተመ ቃል ኪዳኔ ለዘላለም ቃል ኪዳኔ ጸንቶ የቆመ ቃል ኪዳኔ በድካሜ ቃል ኪዳኔ እያገዘኝ ቃል ኪዳኔ እስከ ሰማይ ቃል ኪዳኔ የሚያደርሰኝ